መጡ መሰለኝ። ሄሎ ሄሎ
ሰላም ሰላም ነው?
ዳንኤል ቤት ቤት ጤና ይስጥልን። ዲፖዝ አድርጌ ነበረ።
እ፣ ዲፖዚት አድርገህ አዎ deposit አድርጌ ነበረ። አምስት አምስት መቶ ብር አንድ ሺህ ብር መቼ ነበር ያረከው?
አሁን ከሰላሳ ደቂቃ በፊት።
እሺ ይሄ ነው ቤት ቤት ቁጥርክ።
አዎ
እሺ check ላድርግልህ አንዴ መስመር ላይ ጠብቀኝ። እሺ እሺ አለ ላ ኢላሃ ኢለላህ
ሄሎ ወይ እ፣ process ላይ ነው ያለው ይገባል አልሽ። ትንሽ ጠብቀው።
ስንት ደቂቃ
ሰዓቱን እርግጠኛ አይደለሁም ግን process ላይ ነው የሚለው ይገባል። ብዙ አይቆይም። እሺ አመሰግናለን። መልካም